Hello hello እንዴት ነሽ? hello ስልካቸው ይዘናል። ከዚህ በኋላ ብትደውሉ እናዘጋዋለን። እየሰማኝ ነው አይደለም? ዜሮ ዘጠኝ አልሰማሁም።
አርባ አራት ሰባ አምስት ዘጠና አንድ አስራ አምስት
ማን? hello ቤተሰብ የለም እዚህ ቤት ውስጥ ቤተሰብ የለም።
እሺ ብዙ ችግር የለውም። ለቤተሰቦቻችሁ እንደውላለን ቀጥታ።
እሺ በጣም እንገናለን።